አረ ጤና ይስጥልኝ።
እሺ ሰላም፣ ምን ልርዳ?
እንትን ትናንትና ደርግ system ኡ ቶሎ አለቅ እያለ ነው።
ምንድን ነበር?
እ?
የት ነው? የት ነው?
ድሬዳዋ ይሸዋስ ነው።
ምንድን ነው የሚልህ system ላይ?
ቶሎ አይለቅም፣ ምንድን ነው የሚያመጣልህ?
ቶሎ አያሳየንም።
እኮ pending ነው የሚለው።
አዎ
pending የሚል ከሆነ አሳውቀናል። እሺ
እ?
አሳውቀናል። ሌላም ለ- ሌላም shop ላይ pending እያለ ነው እና አሳውቀናል። እሺ
okay ነው። ሌላ ቦታ ነው።
ሌላም ሌላም ቦታ ነው።
ቦታ።
አዎ አሳውቀናል።
እሺ እሺ እሺ